Ya se le dice programa reclama que lo va a cobrar Daud.
አቤት
ሄሎ ጤና ይስጥልን።
የኢትዮጵያ አየር መንገድ እንትን ነው አይደል?
አዎ ቴቶስ ነው። ምን ነው? ምን ልርዳዎት?
እ ከጎዴ አዲስ አበባ እንትን አለ እዛ በረራ ለነገ ስንት ነው?
ከጎዴ አዲስ አበባ
እ እሺ፣ ሌሎት አንድ ደቂቃ
እሺ
ለነገ የአራት ሰዓት ከአምስት በረራ አለ
ስንት ነው ብሩ?
እ፣ ስምንት ሺህ ሰባ አንድ ብር
ከእንትን ካለ ይቀንሳላ ቀኑ ከዘገየ
ቀኑ እየሄደ ሲመጣ ግን አዎ።
እስከ- እስከ እስከ አርብ ድረስ እ፣ ያለው ዋጋ ስምንት ሺህ ሰባ አንድ ብር ነው።
okay ዛሬ ሰኞ ነው አይደለም?
አዎ ዛሬ ሰኞ ነው። እስከ አርብ ድረስ ያሉት በሮች እንደዛ ናቸው። ተመሳሳይ ዋጋ ነው።
አርብ ቅዳሜ ከሆነ ነው የሚቀንሰው?
ቅዳሜ አድርጌ የሌሉት እ
አንድ ደቂቃ ተመሳሳይ ነው የቅዳሜው።
እሺ አመሰግናለሁ።
እሺ፣ እናመሰግናለን ስለደወሉ። መልካም ጊዜ።
አይ